ሄሎ
ሄሎ ሰላም ጤና ይስጥልኝ ቴሌ
ሰላም ነው።
አለን ምን ልርዳዎት?
እም፣ የቴሌውን የስ የ- የቴሌውን
እ
ቆይ አንድ ቀን ይቅርታ እሺ እ፣ እንኳን ደስ አሉት የአንድ ብር የቴሌውን ነጻ ትኬት ሽልማት አሸንፈዋል። አሸናፊ ሆነዋል ነው የምልኝ።
አ ትኬት ያገኛሉ የቴሌቪዥን game ኦችን ሲጫወቱ
እኮ የምን ትኬት ነው ግን?
game መጫወቻ እድሎትን የሚሞክሩበት ማለት ነው።
አ፣ game የ game ነው እንዴ?
አ የ game እና እናመሰግናለን።
ችግር የለም መልካም እሺ፣ ይብላችሁ።